reception ጃኔት speaking how may assist you?
ሰላም ነው። ካፒታል ስፓ ነው።
አዎ ካፒታል ሆቴል ነው።
እሺ እንትን spa ለመጠየቅ ፈልጌ ነበር። ሞሮኮ ስንት ነው እናት?
ሞሮኮ ከሁለት ሺ ሰባ ከሁለት ሺ ሶስት መቶ ሰባ እስከ
እሺ አራት ሺ አራት መቶ ስልሳ ብር አለን።
እ ልዩነት ምንድን ነው? special እና normal ነው አዎ የ treatment ልዩነት ነው ያለው።
ነው አዎ ከሁለት ሺ ሶስት መቶ ሰባ እስከ አራት ሺ ስንት?
አራት መቶ ስልሳ ብር አራት መቶ ስልሳ አራ- አራት ሺ ያልሽው ይሄ ማሳጅ ምናምን include ያደርጋል?
አዎ light massage አለው እዛው ሞሮኮ room ውስጥ ለሰላሳ አዎ።
ደቂቃ እሺ ይሄኛውስ የሁለት ሺ ምናምን የለውም normal ነው የለውም እሱ normal ነው?
የለውም አዎ ጥሩ በቃ service አሪፍ ነው። እኛ ገብተን ስለማናቅ ነው ሰው recommend አድርጎ።
አዎ መምጣት ይችላሉ አሪፍ ነው በቃ ጥሩ እሺ፣ እሺ thank you።
እሺ እሺ አመሰግናለሁ እሺ እሺ ሌላ